ጤና ይስጥልኝ በስጥሬት ቤቲ ነው የምንረዳው።
እንዴት ስልክ ተቋረጠ። ድጋሚ እንትን ቼክ ታደርግኛለሽ ወይ ትዋል?
ኦኬ ሀምሳ ሀምሳ ሺህ አራት ጊዜ ያልከኝ ነህ? እሺ እሺ፣ ቼክ አደርገዋለሁ። በዚህ ስልክ ነው ያልከኝ አይደል? እሺ አንዴ፣ እሺ ጠብቀኝ።
ሄድክ በቃ አሪፍ። እሺ ቻው፣ ሰላም
እሺ ሄሎ፣ ሄሎ።
እሺ አ ወደ ብርሃኔ ይርዳው መኮንን አዎ አዎ አንድ ሺ ሀያ ሰባት ሰባ አንድ ሺ አስራ ሁለት ሰባ አንድ ስልሳ ስድስት ሰባ ዘጠና ሶስት አዎ
confirm አድርጌልሃለሁ። process አድርጎ ስጨርስ ይገባልሃል። እሺ እሺ እሺ ስለደወልን አመሰግናለን። መልካም ቀን።
እሺ